Hello ሰላም፣ ከጭፍጨፋ የምደውልልዎት።
አቤት።
ከቺፕቺፕ ነው የምደውልልዎት።
ሄሎ ይሰማዎታል?
ድምፁ ይርቃል በጣም።
እሺ፣ አሁንስ ይሰማዎትን?
አሁን ይሰማል። እሺ፣ ከቺፕቺፕ ነው የደወልኩልዎት።
እሺ፣ እሺ።
ሰላም ኖት?
እንዴት ናችሁ?
እግዚአብሔር ይመስገን። ስለ ቺፕቺፕ ልጠይቅዎት ነበረ።
እሺ እሺ እስኪ የተመቸዎትና ያልተመቸዎትን ነገር እንዲነግሩን እና እስኪ ማንኛውም አስተያየት ካሎት እንዲነግሩን ነበር እንድናስተካከል የሚስተካከል ከሆነም
አይ እስካሁን ባለው አሪፍ ነው ቆንጆ ነው
አዎ ገና ነው እንግዲህ በደንብ እንጠቀማለን አዲስ ስለሆንኩኝ ገና በደንብ ማየት አልቻልኩም እና Okay በደንብ እንጠቀማለን ብለን አስባለን
እሺ ለጊዜው ቆንጆ ነው ነው የሚሉን ለጊዜው አሪፍ ነው
እሺ አስተያየት ምናምን አለ? እስካሁን ከደረሱት product
ምንም የለኝም።
የለዎትም?
ታዲያ አሪፍ ነው።
እሺ እናመሰግናለን። መልካም ቀን።
መልካም